እየለወጥኩ ስለሆነ ስልኩን hello hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ዳሞ Advertising ነው።
አዎ፣ ከ Afriwork Freelance ኢትዮጵያ ነበር የደወለው።
እሺ፣
በጉዳይ አስፈጻሚ vacancy አውጥተው ነበር አይደለ? ትናንትና
አዎ።
pending payment ላይ አግኝተነው ነበር። ያስቸገሩት ነገር አለ ክፍያ ላይ?
ቴሌ ብር ላይ አስገብቼ ቆርጦ ከዛ በኋላ fail አረገ ነው ምናምን ነገር አለ።
okay፣ ከዛ አቆምኩት።
ግን ከሂሳቦት ቆርጧል።
ቆርጧል። አዎ፣ መልሶ መልሶ ግን ማውቀው ነገር የለም። እና vacancy- ከዛች ማወቅ ትችላለች።
እ፣ አይ እኛ እንኳን ማየት አንችልም። vacancy post አልሆነም አይደለም?
post አልሆነም። እሱ እ እ?
post አልሆነም።
አልሆነ።
አዎ፣ እሺ፣ ወይ አንዴ check ያደርጉታል አዎ፣ ድጋሚ ከማስተላለፌ በፊት balance ኡን አሁን ሳላውቀው ምን ያልችዋል። አሁንም እንደገና ልሞክረውና check አዎ፣ ላድርገውና ምናልባት የቴሌ ብር ችግር ነው ግን የሚሆነው ምክንያቱም ያው የእኛ የሚሆነው ኢረር ሲሎት እ፣ ሲያስቸግሮት ነው እንጂ እንደዚህ ቆርጦ የሚያስቀረው ምናምን ከሆነ የቴሌ ብር ችግር ነው የሚሆነው።
አንድ ልሞክርና መልሼ ይደርሻል እሺ ይፈልገዋል እሺ እሺ